እንደምን አለ ሰላም ነው።
አለ withdraw ያደረኩት አልገባም። ምንድን ነው?
እሺ hello እሺ hello ወይ እሺ፣ አንድ ጊዜ
hello ጤና ይስጥልኝ።
ስትልን
ሰላም እንዳ withdraw request ያደረኩትኝ አልገባም።
እሺ ቤት ቤት ቁጥርን ትነግረኛለህ? አንዴ check ላድርግልህ።
ይሄው ራሱ ነው ዜሮ ዘጠኝ አስራ አንድ እሺ ዜሮ ዘጠኝ አስራ አንድ ሰባ ስምንት ሰባ ስምንት ሰባ አንድ አርባ ሁለት ሰባ አንድ አርባ ሁለት አዎ መቼ ነበር? ዛሬ ነው።
ዛሬ
ስንት ብር ነበር?
ሁለት ሺህ
እሺ ሁለት ሺህ ብር በቻፓ ነው withdraw ያረከው። processing ላይ ነው። እሺ ይገባልሃል።
ይገባል።
አዎ ይገባልሃል። ትንሽ ቆይታ ሞክረው። እሺ ቻፓ ትንሽ ስለሚቆይ ነው።
እሺ እሺ።